ብቻ ወቱ ተክለ ሃይማኖት ዘባጢሆ ዘባጢሁ ላይሳ ዝቻ ወቱ ተክለ ሃይማኖት ዘባቲሁ ዘባቲሁ ላይሳ ዛልብሶ መብረቅ አመል ባለ ወርቅ አመል ባለ ወርቅ ልብሰ ተክለ አመል ማለወ ዘልብሶ መብረቅ ሐመን ባለ ወርቅ ሐመን ባለ ወርቅ ልብሰ ተክለ ሐመን ባለ ወርቅ